ሄሎ ሰላም ጤና ይስጥልን። ቤት ቤት
password ረስቻለሁ ነው እንዲያ
forget password በለው ነው text ይገባልሃል።
አይ message እንጂ ገና አልገባም።
forget password ስትለው password አይገባልም።
forget ልሞ ሲያደረግ message ኡ አይላኩም።
ብዙ ጊዜ ነው እንደ የሞከርከው? ብዙ ጊዜ ነው የሞከርከው? እስቲ አንድ ሁለት ሰዓት ጠብቀውና ሞክረው። ብዙ ጊዜ ስለሞከርከው ብዙ text እየደረሰ ሊሆን ስለሚችል ነው።
ስንት ያለበት እም?
ስንት
አንድ ሁለት ሰዓት ጠብቀውና ድጋሚ ሞክረው። ድጋሚ forget password በለው። እሺ